ሄሎ አቤት
ጠዋት ደውዬ እንትን five L በሹፌር በኩል ማዘን ነው ያልሽ።
እሺ የከፋ ጉዳት ነው ያለው።
እ
በሹፌር በኩል ብቻ ነው
በሹፌር በኩል ነው body ይፈልጋል መኪናው
ይፈልጋለሁ።
አዎ body ይፈልጋል ሌላም መኪና አለ ሌላ ያለጠፋ አለ five L ሁለት ሺህ አራት
አ በዲቮርዲ ዶልፊን
ዶልፊን አለ ሁለት ሰባት ሁለት ሺህ አስራ አንድ ባንክ ሞዴል አለ ባንክ ያለበት ሳይሆን የሚመቻችለት
እሺ እስከ ስንት ሰላሳ ሶስት ነው የሚባለው እስከ አንድ ነጥብ ሶስት ድረስ ባንክ ይመቻችላል ቀሪው በ cash ሁለት ሚሊዮን ሁለት ሚሊዮን በ cash
ሺህ ብር ይሻላል?
እሺ